ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል ሰባት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል፣ ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጽሐፍ ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጾ 2000 ዓመተ ምህረት አንድ እዚያው አራተኛ ክፍለ ጦር እስር ቤት ታስሮ የነበረ የእስር ጓደኛችን ያጫወተኝን የደረሰበትን እንደዚህ አይነቱን በእስረኞች መካከል ያለ በነገር መወጋጋት አስታውሳለሁ። ሁኔታውን ያጫወተኝ እስረኛ በንጉሱ ዘመን በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ በነበረበት ጊዜ በተማሪዎች እንቅስቃሴ የታወቀ ተሳታፊ ስለነበረ ስሙ በአስቸጋሪነቱ በቀድሞ ባለስልጣኖች ዘንድ የታወቀ ነበረ። የንጉሱ የአገዛዝ ዘመን አልፎ ደርግ ስልጣን ላይ ወጥቶ የቀድሞውን መንግስት ባለስልጣኖች ቤተ መንግስት ካሰራቸው ከጥቂት ዓመታት በኋላ ይኸው በቀድሞ ተማሪዎች ትግል ውስጥ ታዋቂ የነበረ ሰው ከደርግ ጋር ሳይስማማ ይቀርና ተይዞ ቤተ መንግስት እስር ቤት ከቀድሞ የንጉሱ ባለስልጣኖች ጋር ይታሰራል። ከንጉሱ ባለስልጣናት መካከል አንደኛው በደንብ የሚያስታውሱት ስለነበሩ አንድ ቀን አንተ በእኛ ዘመን እንደዚሁ ፖለቲካ ውስጥ እየገባ ትታሰር አልነበረም ብለው ይጠይቁትና አዎን እታሰር ነበር ይላቸዋል። ታዲያ ከዚህኛውም ከአዲሱ መንግስት ጋር አልተስማማህም ሲሉት አይ አልተስማማሁም ይላቸዋል። ከዚያ ከተል አድርገው በልተው አንተ እንግዲህ ካለፈው መንግስት ከዚህኛው መንግስት ጋር የማትስማማ ከሆን ከሰማያዊ መንግስት እንደሆነ ነው እንጂ ከምድራዊ መንግስት ጋር የምትስማማ አይደለህም ማለት ነው ብለው በነገር እንደወጉት አጫውቶኝ ነበር። በእስር ቤት ህይወት ውስጥ ኑሮው መራራ የሆነውን ያህል አስቂኝና አዝናኝ ነገሮችም ይፈጠራሉ። ቀደም ሲል እንደገለጽኩት አንዳንድ የተቸገሩ እስረኞች ለአንዳንድ ከበርቴዎች የጉልበት አገልግሎት በመስጠት ማለትም ተረኛ ቤት አጥዢዎች ሲሆኑ ቤት በማጽዳት ምግባቸው መጥቶ ስማቸው ሲጠራ አዲስ የመጣውን ምግባቸውን ተቀብሎ ባለፈው ቀን ምግብ መጥቶበት የነበረውን ሰሃንና ቴርሞስ ፕላስክ መልሶ በመላክ እንዲሁም ምግብ ከመበላቱ በፊት ጠረጴዛ በማሰናዳትና ከተበላም በኋላ የተበላበትን ዕቃ በማጠብ እያገለገሉ የሚኖሩ ሲሆን የቃሉ ምንጭ ከየት እንደሆነ አላውቅም፣ ግን በሌላው እስረኛ ዘንድ ስኮፒኒ ተብለው ነበር የሚጠሩት። እነዚህ እስረኞች ምንም እንኳን የጉልበት ስራውን እንደ ቤት አሽከር ቀጥ ብለው በመስራት ቢያገለግሉም በምግብ በኩል ያላቸው መብት ከጌቶቻቸው ያላነሰ ነበር። ጠረጴዛውን በአግባቡ ደርድረው ምግቡን ሁሉ ካቀራረቡ በኋላ እንዳሽከር የተረፈ እንደሆን ወይም በኋላ ትበላለህ ሳይባሉ እነሱም እኩል ጠረጴዛ ላይ ቀርበው ከነጌቶች ጋር ነው የሚበሉት። ትንሽ የሚለዩት እነጌቶች ከበሉ በኋላ ረጋ ብለው ቁጭ ብለው ቀድሞ በስልጣን ላይ በነበሩበት ዘመን ስላከናወኗቸው ተግባራትና ስለነበራቸው ሀብት ሲጨዋወቱ ስኮፒኒዎች ግን የዚያን ጊዜ የተበላበትን ሳህን ማንኪያና ሹካ ለማጠብ መሄዳቸው ነው። ታዲያ ከእስረኞች መካከል አንዱ የአስር አለቃ የነበረ ከፍተኛ ችግር ደርሶበት እስኮፒኒነት ለአንዱ የከበርቴዎች ቡድን ያድራል። ጥቂት ወራት አብሯቸው እንደቆየ ያ በጉዳት ገርጽቶ የነበረ መልኩ እየታደሰና ሆዱ ሁሉ እየገፋ መጣ። እየቆየ ሲሄድማ ጭራሽ ከነሱ መካከል አንዱን መስሎ ቁጭ አለ። ይህ በእንዲህ እንዳለ በጣም ወፍራም ከነበሩትና ቦርጫቸው ጉልበታቸው ላይ ከወደቀው ከአንደኛው ጌታው ጋር ይቀራረብና ይቃለድ ስለነበር አንድ ቀን ከተለያየ አቅጣጫ መጥተው ሲተላለፉ የእሱም ሆድ ከሳቸው እምብዛም አያንስ ስለነበር ሆነ ብሎ በሆዱ ሆዳቸውን ገፋ አደረጋቸው። የዚህን ጊዜ ጌቶች ዘወር ብለው ሆዳቸውን በእጃቸው መታ መታ እያደረጉ ስማ አስር አለቃ፣ ይሄ ቦርጭ እኮ ከስር ከመሰረቱ ሊሾ ሆኖ የተገነባ ነው እንጂ ከጊዜ በኋላ የመጣ የአሸዋ ግርፍ አይደለም ብለው እስረኞችን አስቀውበታል። ከዚያ በኋላ ስኩፒኒነት አድረው አምሮባቸው ቦርጭ ያወጡ እስረኞች ሁሉ አሸዋ ግርፍ ይባሉ ነበር። እስር ቤቱ በውስጡ የተገነባ የመጸዳጃ ቤት ስላልነበረው ትልቅ ችግር የሚያጋጥመው ከምሽቱ አራት ሰዓት አልፎ የእስር ክፍሉ በር ከውጭ ከተዘጋ በኋላ በሕመም ምክንያት አንድ ሰው ሽንት ቤት መጠቀም የፈለገ እንደሆን ነበር። በእስር ቤቱ ደንብ መሠረት እስረኛ ሌሊት ከታመመ በሁለቱ በሮች መካከል ባለው ክፍተት የታጠፈ ጋዜጣ ወደ ታችና ወደ ላይ በማውለብለብና ዘቡን በመጣራት በር እንዲከፍት መጠየቅ የተፈቀደ ቢሆንም ብዙ ጊዜ ዘቦቹ ተደላለው ከተቀመጡበት የዘብ መደብ ማማ ላይ ወርደው በር ከፍተው እስረኛ አጅበው ሽንት ቤት በራፍ ቆመው ጠብቀው መመለስ ደስ የማይላቸው ነገር ስለሆነ እሺ ብለው አይከፍቱም ነበር። እስረኛውም ቢሆን የእነሱን ጭካኔ ስለሚያውቀው ምናልባት ሳይከፍቱልን ቢቀሩ በሚል ለመጠባበቂያ አንድ ባልዲ እስር ክፍል ውስጥ ይቀመጣል። ያም ሆኖ ግን ማንም ቢሆን ለመጀመሪያ ዘቦቹን ሳይጠይቅና እነሱ አሉታዊ መልስ ካላገኘ በቀር መጠቀሙን አሳፋሪ ሆኖ ነበር የሚያገኘው። አንድ ቀን እንደዚሁ አንድ አንቱ የተባሉ ታዋቂ የቀድሞ መንግስት ባለስልጣን የነበሩ ሌሊት ላይ ሆዳቸውን ይታመሙና ወደ መጸዳጃ ቤት መሄድ ይፈልጋሉ። ከዚያ በደንቡ መሰረት ጋዜጣቸውን ሸብለው በቀዳዳ እያውለበለቡ በረጅሙ ዘብ ማለት ይጀምራሉ። ከብዙ ጥሪ በኋላ ዘቡ ተቆጥቶ ምንድን ነው ምን ሆናል ብሎ እዚያው ማማው ላይ እንደተቀመጠ አመናጭቆ ሲጠይቃቸው እባክህን ሆዴን አሞኛል ይሉታል። መልእክቱ ክፈትልኝና መጸዳጃ ቤት መሄድ እንደሆነ በደንብ ያውቃል፣ ግን እንደማያውቅ ታዲያ የህመም ማስታገሻ ውጠህ አተኛም እኔን ምን ትጨቀጭቀኛለህ ሲላቸው ነገሩ ያልገባው መስሏቸው እባክህ ተቅማጥ ይዞኝ ነው ይሉታል። አስተዛዝለው ዘቡ አሿፊ ቢጤ ኖሮ ዝም ብለህ ተኛ በአብዮት ዘመን ተቅማጥ የለም ይላቸው ሰማ ወይ ተቅማጥማ በአብዮት ዘመን ነው እንጂ በእኛ ዘመንማ ምን ጭንቅ ኖሮ ተቅማጥ ይኖራል ብለው መልሰውለት ነገራቸው አስቆት ነው መሰለኝ በኋላ ተፈቶላቸዋል። የአራተኛ ክፍለ ጦር እስር ቤት በኋላ ላይ በቆርቆሮ ታጠረ እንጂ መጀመሪያ አካባቢ እስረኞቹ ያሉበት ክፍልና ቤተሰብ ምግብ የሚያስፈትሽበት ቦታ የሚለየው በሽቦ አጥር ስለነበረ ቤተሰብና እስረኛው ምንም እንኳ መነጋገርና መገናኘት ባይችልም መተያየትና አልፎ አልፎም በእጅና በአካል እንቅስቃሴ ሰላምታና መልእክት መለዋወጥ ይችል ነበር። ታዲያ በዚህ መካከል የነበረው ቲያትርና ያለመግባባት በጣም የሚያስቅ ነበር። የብዙዎቹ ባለስልጣኖች ሴቶች ልጆች ሊጠይቋቸው ሲመጡና ወላጆቻቸው በር ላይ ቆመው ሰላምታ ሲሰጣጡና መልእክት ሲለዋወጡ ሲሞክሩ፣ ወጣቶቹ እስረኞች ደግሞ ከአጥር ማዶ ያሉትን ልጆች በወላጆቻቸው ጀርባ ቆመው እጃቸውን በማውለብለብ ሰላምታ ሰጥተው ደስ ይላቸው ነበር። አንዳንዶቹማ የእገሌ ልጅ እኔን ለመጠየቅ ነው እንጂ አባቷን ለመጠየቅ አይደለም የምትመጣው እስከ ማለት ይደርሱ ነበር። የእስር ቤቱ በሽቦ ታጥሮ በነበረበት ጊዜ ምግብ የሚያቀርበውን የቤተሰብ አባል ማየቱ በአንድ በኩል የሚያስደስት ሲሆን በሌላ በኩል ደግሞ በምልክት የመነጋገሩ ጉዳይ በእስረኛውና በቤተሰቡ መካከል በቅድሚያ የተጠናና በደንብ ሊግባቡበት የሚያስችል ቋንቋ ሳይሆን የሙከራ በመሆኑ ያልታሰበ ችግር ያስከትል ነበር። በአንድ ወቅት አንድ የቀድሞ ባለስልጣን የነበረ እስረኛ ዘመዶቹ ሁሉ መታሰሩን ሰምተው ከገጠር ባለቤቱን ሊያዩዋት እንደመጡ በዚያች በሳምንት አንድ ቀን ብቻ በተፈቀደችልን የአምስት መስመር ደብዳቤ ተነግሮት ስለነበር ዘመዶቹ እሱ ባለመኖሩ በስልጣን ላይ በነበረበት ዘመን ያገኙት የነበረው መስተንግዶ ተጓድሎባቸው እንዳይበደሉ ብሎ ነው መሰለኝ ባለቤቱ በደንብ ሁሉን ነገር አሟልታ እሱ ሳይታሰር እንደነበረበት ዘመን እንድታስተናግዳቸው ይፈልጋል። መቼም በሀገራችን የሚወዱት የሚያከብሩትና የሚቀርቡት እንግዳ ሲመጣ እንደ አቅሙ መጠን ፍሪዳ ጥሎ ያ ካልተቻለም ጠቦት አርዶ ማስተናገድ ያለ ነውና እስረኛው የቀድሞ ባለስልጣን ባለቤቱ ለመጡት ዘመዶች በጋርዳ እንድታስተናግዳቸው መልእክት ማስተላለፍ ይፈልጋል። ጥቂት ካሰላሰለ በኋላ ያው ሁለቱም ሊግባቡበት የሚችሉት የመሰለው ምልክት በአንድ እጁ ግንባሩን ወደ ኋላ ገፋ አድርጎ ይዞ በሌላ እጁ ደግሞ ቢላ እንደያዘ በማስመሰል አንገቱን የመገዝገዝ ምልክት መስጠት ስለነበረ ያንን ያደርጋል። በዚህ ጊዜ የደርጉን ጭካኔ ደጋግማ ያየችውና በየጊዜው እስረኛ ከእስር ቤት ተወስዶ እርምጃ ተወሰደበት ሲባል የምትሰማው ሚስት ባሏ አንገቱን ወደ ኋላ ገፋ አድርጎ ይዞ በመገዝገዝ በግ ለዘመዶቹ እንድታርድላቸው ያስተላለፈውን መልእክት ወስደው ሊያርዱን ነው ብሎ ምልክት የሰጣት ይመስላትና እዚያው ስንት ጠባቂ ወታደርና ምግብ አቅራቢ ቤተሰብ በተሰበሰበበት እሪ ብላ መሬት እየተንከባለለች ለቅሷን ታቀልጠዋለች። አካባቢዋ ያሉት ምግብ አቅራቢ ቤተሰቦች ምን እንደሆነች ግራ ገባቸው። ሲጠይቋት እስረኞቹን በሙሉ ሊገድሏቸው ነው ብላ ትነግራቸዋለች። መቼም በእንደዚህ ያለ የጭንቅ ጊዜ ወሬውን ከየት እንዳመጣችው መጠየቅና ማጣራት ወደ በኋላ ላይ ሲረጋጉ ትዝ የሚል ነገር እንጂ ወዲያው የሚመጣ ሐሳብ ስላልሆነ ከየት እንዳገኘችውና እንደሰማችው ሳይጠይቁና ሳያጣሩ አንዳንዶቹ አጅበዋት ለቅሶ ይጀምራሉ። አቶ ባል ሚስቱ ከሽቦ ማዶ እየተንከባለለች ስታለቅስ ያይና የእሱን መልእክት በተሳሳተ መንገድ ተርጉማው መሆኑን ሳይገባው ምን ሰምታ ነው ብሎ እስር ክፍሉ በራፍ መንቆራጠጥና ማማ ላይ ያለውን ዘብ እየተጣራ እባክህ ባለቤቴ ምን እንደነካት ጠይቅልኝ ይላል። ብቻ እስረኛውም ቤተሰቡም ጠባቂዎችም ሲረበሹ የጥበቃው ኃላፊ በመሃል ይገባና ነገሩን አረጋግቶ ያችን እሪ ብላ ነገሩን ያነሳሳች ሴት ወደ ጎን ለብቻ ወስዶ ለምን እንደምትጮህ ሲጠይቃት ባለቤቷ ሊታረዱ መሆኑን በምልክት እንደነገራት ትመልስለታለች። ከዚያ የጥበቃ ክፍሉ ኃላፊ እሳት ለብሶ እሳት ጎርሶ በአንድ መኮንንና በአምሳ አለቃዎቹ ታጅቦ ሲሮጥ ወደ እስር ክፍሉ ይመጣና ባለቤቷን ወደ በራፍ አስወጥቶ ሊገሉን ነው የሚል ወሬ ከየት አምጥተህ ነግረሃት ነው ቤተሰቡን ሁሉ የምትረብሸው ብሎ ይጮህበታል። እስረኛውም ምንም እንደዚህ አይነት ነገር አልተናገርኩም ብሎ ሲመልስ ኃላፊው አንገትክን እየገዘገት ምልክት እንዳስተላለፍክላት ነግራናለችና ይህንን ወሬ ከየት እንዳመጣ ደርግ ምርመራ ክፍል አስተላልፈን እዚያው ታስረዳለህ እንጂ ይሄ ጉዳይ ከእኔ ስልጣን በላይ ነው ብሎ አስፈራርቶ ይፎክርበታል። ከዚያ እስረኛው ያስተላለፈው መልእክት ትዝ ብሎት በጥሞና ለእስር ቤት ኃላፊው ዘመዶቹ ገጠር መምጣታቸውን ስለነገረችው አንገቱን በመገዝገዝ ምልክት የሰጣት በግ አርዳ እንድታስተናግዳቸው ለማለት መሆኑን አስረድቶ የእስር ቤት ኃላፊውን ተመልሶ ሂዶ ውጭ እያለቀሰች ተጠብቅ ለነበረችው ሚስቱ ምን ለማለት ፈልጎ እንደሆነ ምልክቱን የሰጣት አስረድቷል። ነገሩ በዚህ አብቅቷል። ስለ አራተኛ ክፍለ ጦር እስር ቤት በመግቢያው ላይ እንደገለጽኩት የእስረኛው መደብ የተለያየ በመሆኑ የሚመጣውን ምግብ ልክ እንደ እስረኛው መደብ ከደረቅ ዳቦ በሻይ ጀምሮ ባለፎቅ ብሎ እስረኛው እስከሚጠራው ተደራራቢ ሆኖ በእያንዳንዱ ሳህን የተለያየ አይነት ምግብ የሚያካትት ሳህን ድረስ ነበር። አንዳንድ ዘመናዊ ከበርቴዎች ደግሞ ከተማ ውስጥ አሉ ከሚባሉት የሀገር ባህልና የውጭ ሬስቶራንቶች ኮንትራክት ተይዞላቸው ነበር ምግብ የሚቀርብላቸው። በጣም የማይረሳኝ የምግብ አይነት ግን በአዲስ አበባ ከተማ ስንቅ የሚያቀርብ ዘመድ ለሌላቸው እስረኞች እዚያው አራተኛ ክፍለ ጦር አካባቢ የምትኖር አንዲት ቀላቢ የምታቀርበው ምግብ ነበር። ለዋጋው ርካሽነት ብላ ይሁን ወይም ሙያዋ ከዚያ በላይ የማያወላዳ ሆኖባት አላውቅም። ግን ሁል ጊዜ የምታቀርበው ከቀይ ስር የተሰራ ወጥ በእንጀራ ነበር። የቀይ ስር ስላችሁ ደግሞ የቀይ ስሩ እንደ አትክልት ሆኖ ደልደል ብሎ ከሌላ ነገር ጋር ተቀይቶ ተሰርቶ አይደለም። ቀይ ስር ብቻውን እንደ ድንች ወጥ ሆኖ ተሰርቶና በጣም ብዙ ውሃ ተሞጅሮበት ስለነበር የሚሰራው እንጀራውም በዚያ በቀይ ስር ውሃ ርሶ ቀይ ሆኖ ነበር የሚመጣው። አንዳንድ ቀን ደግሞ ሙያዋን ያሻሻለች እየመሰላት ነው መሰለኝ እንጀራውን ለብቻ ወጡን ለብቻ አድርጋ ትልከዋለች። እንዴት ሳይፈስባት ይዛው እንደምትበጣ እግዚአብሔር ይወቀው። ብቻ ልጆቹ ተረክበው ምሳቸውን ሲያቀርቡና ወጡን እንጀራው ላይ ሊያወጡ ሲሞክሩ ከመቅላቱ በስተቀር ልክ እንደ ውሃ ሸር ብሎ ነበር የሚፈሰውና ወዲያው እንጀራውን ቀይ ፍስስ የሚያስመስለው። የተለያዩ አይነት ወጦች በባለፎቅ ሳህን ተሞልቶ የሚመጣላቸው ከበርቴዎችም ቢሆኑ የድሃው አይነት ችግር አይሁን እንጂ እዚያ ማሞቂያ ምድጃ በሌለበት እስር ቤት ችግር ያጋጥማቸው ነበር። በመጀመሪያ ሲመጣላቸው በምሳ ሰዓት ላይ በደህና ሁኔታ ቢበሉትም ማታ ራታቸውን ሊበሉት ሲሉ ያ በሀገራችን ጥሩ የምግብ አይነት የሚባለው ቅቤና ቅባት የበዛበት ምግብ ውሃና ቅባት ወገን ይለዩና ቅባቱ ከወጡ በላይ እንደ ሰሜን በረዶ ተጋግሮ መንሳፈፍ ይጀምራል። እንደዚህ አይነቱ ምግብ የሚመጣላቸው ሶስት አንድ ላይ የሚመገቡ ሰዎች አብረውን ነበሩ። አልፎ አልፎ አንዳንድ ሰዎችን አብረዋቸው እንዲበሉ ይጋብዛሉ። የሚገርመኝ ነገር ታዲያ አንድም ቀን በምሳ ሰዓት ሰው ጋብዘው አያውቁም። ሁል ጊዜ የሚጋብዙት በራት ሰዓት ነበር። አንድ ቀን አንዱን ጓደኛችንን እንደተለመደው ራት አብሯቸው እንዲበላ ጋብዘውት ስለነበር የራት ሰዓት ደርሶ እንዲመጣ ብንጠይቀው ዛሬ እነገሌ የበረዶ ቋጥኝ አይስበርግ መስበር እንዳግዛቸው ጠርተውኛልና ከእናንተ ጋር አልበላም ብሎናል። ከዚያ በኋላ ያ ቡድን ለእራት ጠርቶት የሚሄድ እስረኛ የበረዶ ቋጥኝ ተበራ ሄደ ይባል ነበር። ለረጅም ጊዜ የእስር ቤቱን ኃላፊዎች ምግባችንን ለማሞቂያ የኤሌክትሪክ ምድጃ በገንዘባችን ገዝተን እንድንጠቀም ከቻሉ እንዲፈቅዱልን ከስልጣናቸው በላይ ከሆነም የእስረኞች ጥበቃ የበላይ አካል ለሆነ ለአብዮታዊ ዘመቻና ጥበቃ መምሪያ አቅርበው እንዲያስፈቅዱልን ስንጎተጉታቸው ከኖርን በኋላ ወደ መጨረሻዎቹ ዓመታት አካባቢ በገንዘባችን ገዝተን እንድናስገባ የመብራቱን ሂሳብ ግን እስር ቤቱ እንዲችል ተፈቀደልንና እያንዳንዱ ክፍል ከእስር ክፍሉ ውጭ ግድግዳው ጥግ እንደ ታዛ ቢጤ ልዩ ቦታ ተዘጋጀለትና ለጽዳቱም እንዲያመች ተብሎ ከመሬቱ በላይ በጣም ደቃቅ አሸዋ ተነስሶበት ሁለት መጣጃ ያለው የኤሌክትሪክ ምድጃ ገባልን። ምድጃው የሚለኮስበትና የሚጠፋበት ሰዓት፣ በአንድ ጊዜ ስንት እስረኞች ወጥተው ማሞቅ እንዳለባቸው፣ እንዴት እንደሚጸዳ ሁሉ ሳይቀር ደንብና ፕሮግራም በጥንቃቄ ወጥቶለት ስራውን ጀመረ። መቼም የምድጃው መግባት በእስረኛ ሕይወት ላይ ያመጣው ለውጥ ቀላል አልነበረም። ብዙ እስረኞች ቀዝቃዛ ምግብ ከመመገብ ተገላግለው የሞቀ ምግብ ማግኘት ጀመሩ። አንዳንዶች ምርጫ አጥተው በግድ ቀላቢ ዘንድ ይበሉ የነበሩ እስረኞችም ራሳቸውን ነፃ ወጡና የራሳቸውን ዳቦ ገዝተው በሻይ መመገብ ጀመሩ። በዚሁ ሰሞን ነው ታዲያ አንድ ቀን እነዚያ ሁል ጊዜ ዳቦ በማርማላታና በማርጋሪን አድርገው በሻይ እያማጉ ይመገቡ የነበሩ አንድ ላይ የሚመገቡ አራት ጓደኛሞች የምግብ ፕሮግራም ለውጥ ማድረግ ፈለጉና ከገንዘባቸውም ከማጥገቡም አንጻር ሰፊ ክርክርና ውይይት ካደረጉ በኋላ ሁል ጊዜ ለማግኘት ይመኙት የነበረውን የእንቁላል ጥብስ ለመብላት ስምምነት ላይ ይደርሳሉ። ከዚያ ባንድ በሚያውቁትና ቤተሰቡ አዲስ አበባ ባለ ወዳጃቸው አማካይነት ስምንት እንቁላል ተገዝቶ እንዲመጣላቸው አደረጉ። ምንም እንኳን አንዳንድ የተሟላላቸው ሰዎች አልፎ አልፎ የእንቁላል ጥብስ ይመጣላቸው የነበረ ቢሆንም ከቤት ተሰርቶ ተጉዞ መጥቶ በሚበላበት ሰዓት ቀዝቅዞ ለዛው ሁሉ ጠፍቶ ስለነበር የሚደርሰው ትኩስ የተጠበሰ እንቁላል ሳንድዊች እስር ቤት ማግኘት በጣም የሚያጓጓ ነበር። ያው የተለመደው የምሳ ሰዓት እየተቃረበ ሲሄድ አራቱም እስረኞች ዝግጅቱን በጋራ ጀመሩ። መቼም ሞቅ ያለ ክርክር በየደረጃው እየተካሄደ ነበር። እንቁላሉ እንዴት መሰበር እንዳለበት፣ እንዴት መመታት እንዳለበት፣ ምን ምን መጨመር እንዳለበትና መጠኑስ ምን ያህል እንደሆነ ስምምነት ላይ የደረሱት ዘይቱን መጥበሻ ላይ አድርገው ትንሽ ካሞቁት በኋላ ያንን የተመታ እንቁላል ከመጥበሻው ላይ ሲያሳርፉት የፈሳለና ሽታው ሁላችንንም አወደን። እዚያች ጠባብ ቦታ ላይ ግን አራቱም ቆመው አፍጠው በጉጉት እየተጠባበቁና መመሪያ እየተሰጣጡ ነበር። አንደኛው ከሌሎቹ ትንሽ የምግብ አሰራር የተሻለ አውቃለሁ የሚል ስለነበረ ማንኛውም ክርክር ከተነሳ በኋላ እሱ የሚናገረው ቃል የመጨረሻ ውሳኔ ነበር። መቼም ስለማማሰሉ ስላገለባበጡ አንዱ ሌላውን ከምዚህ ግበር፣ ኖ ና፣ ከምዚህ አይሆንም እየተባባሉ እያደናቆሩንና በሽታው አንጀታችንን እያላወሱ አፋችንን በምራቅ ሲሞሉ ከዋሉ በኋላ በአንድ በኩል በሰለና የመገልበጫ ሰዓቱ ደረሰ። በዚህም ላይ አንዱ በሹኳ ተይዞ ይገልበጥ ሲል ሌላው በማንኪያ ነው መገልበጥ ያለበት ብሎ ሲከራከሩ ቆዩና በመጨረሻ የምግብ አሰራር አዋቂ ነኝ ባዩ ቆጣ ብሎ ይህንን ኃላፊነት ለሱ እንዲተውለት ሲናገራቸው ለቀቁለት። ሁሉም ከበው እያዩት መጥበሻውን ከእሳቱ ላይ ከፍ አድርጎ ብድግ አደረገና የተጠበሰው እንቁላል ከቂጡ አለመያዙን ለማረጋገጥ የመጥበሻውን እጀታ ይዞ እንደ ማሽከርከር ሲያደርገው የተጠበሰው እንቁላል መጥበሻው ላይ መሽከርከር ያዘ። ከዚያም የምግብ አሰራር አዋቂው ባለሙያዎቹ ጥብሱን ወደ ላይ ወርወር አድርገው ገልብጠው ሲቀልቡት እንዳየው አደርጋለሁ ብሎ ወደ ላይ ትክክል መወርወሩን ትቶ እጁ በጣም ወደ ኋላው ስላደላበት ያ ስንት ሰዓት የተለፋበት የስንቱን እስረኛ አንጀት ያላወሰና ቡድኑ በጉጉት ይጠብቀው የነበረ የእንቁላል ጥብስ በጠባሹ ትከሻ ላይ አልፎ አራቱም አባላት ሊቀልቡት ያደረጉት ከፍተኛ ሙከራ ሁሉ ከሽፎ እዚያ ለምድጃው አካባቢ ምቾት ተብሎ የተነሰነሰ ደቃቅ አሸዋ ላይ ሙሉ በሙሉ በፊቱ ልጠፍ ብሎ ተደፋና ካሸዋ ተደባልቆ ተፍቆ እንኳ የማይበላበት ደረጃ ላይ ወደቀ። በዚህ ጊዜ እንኳን ምን ያህል ቆበልተ ነው ብለው አሰፍስፈው ይጠብቁ የነበሩ ባለ ንብረቶቹ ቀርተው አንዳንድ ወጣችንን ለማሞቅ ተራ ለመጠበቅ በአካባቢ ቆመን የነበርነው አንቀር ነበር። ባንድ ላይ በጦር ወይም በጩቤ እንደተወጋ ሰው የጣር አይነት ጩኸት ብለን ያሰማ ነው። ዘቡ ሳይቀር ጩኸቱን ሰምቶ ከፊት ለፊት ከማማው ላይ ሆኖ ምን ነው ጎበዝ ኮረንቲ ያዛችሁ እንዴ ብሎ ጠይቋል። ከዚያ በኋላ አንዳቸውም አንዲት ቃል አልተነፈሱም። ሁሉም ፊታቸውን ዞረው ሲሄዱ የምግብ አሰራር አዋቂ ነኝ ባዩ ብቻ መጥበሻውን ይዞ ትንሽ ቆም ብሎ አቀርቅሮ ያንን በማይነሳ አኳኋን ከአሸዋ የተቀየጠ የእንቁላል ጥብስ ከተመለከተ በኋላ ራሱን እንደዘቀዘቀ ወደ ቦታው ሂዶ ነጠላ ጫማውን ወርወር አድርጎ መኝታው ላይ ጋቢውን ሽፍንፍን ብሎ ተኛ። ብዙ ሁኔታውን ያዩ ሰዎች ነገሩ ስላሳዘናቸው ጉዳቱ የደረሰባቸውን እስረኞች ተከፋፍለው ወስደው አብረዋቸው ምሳ እንዲበሉ ለማድረግ ቢሞክሩም ሌሎቹ ሶስቱ ሄዱ እንጂ ጥፋተኛነት የተሰማው እስረኛ እምቢ ብሎ እስከ እራት ድረስ እንደተኛ ቆየ። ማን ያውቃል በዚያ በጋቢው ተሸፋፍኖ ትጥቅ እያለ ሲያለቅስ ይሆናል የቆየው። የምግብ ማቅረብ ነገር ሲነሳ የሚታወሱኝ ብዙ ነገሮች ቢኖሩም በጣም የሚያስደንቀኝ ግን አንዳንድ ጊዜ ስንቅ አቅራቢ ቤተሰቦቻችን ከኛ ከእስረኞቹ ጋር በአንድ ባልታወቀ ኃይል መነጋገር የሚችሉ የሚያስመስሉ ሁኔታዎች ሲያጋጥሙ ነበር። ይሄ በፈረንጆቹ telepathy sense የሚሉት ከአምስቱ ነገሮችን የማወቅ ዘዴዎቻችን ማለትም ከመስማት፣ ማየት መንካት፣ ማዳመጥና መቅመስ በተጨማሪ ሌላ ሲኖር በደንብ በሰው ልጅ ሁሉ ላይ ስላልዳበረ በአግባቡ አንጠቀምበትም የሚባለው ዘዴ በእስረኛና በቤተሰቡ መካከል የተሻለ የዳበረ መስሎ ይታያል። በተለይ አንድ በጣም የቅርብ ጓደኛ የሆነ እስረኛ አንድ ሰሞን አንድ ነገር በጣም ይፈልግ ከሆነና ደጋግሞ ካነሳው እዚያው አካባቢ ሳይጠይቅ ከቤተሰቦቹ ይላክለት ነበር። አንዳንድ ጊዜማ ጭራሽ ቤተሰብ አስቦ ይልከዋል ተብሎ የሚታሰብ ነገር እንኳ አልነበረም አማረኝ የሚለው። ብዙ ጊዜ ገጠር አካባቢ የኖረና የአገር ቤቱ ኑሮ የተዋሃደው ስለነበረ የሚያነሳቸውና አማሩኝ የሚላቸው ነገሮች ከገጠር ሕይወት ጋር የተያያዙ ነበሩ። በጥቅምት አካባቢ የአተር እሸት አማረኝ ይላል። በክረምቱ አካባቢ ደግሞ ተነስቶ አሁን ጥሩ እሳት እንክርት ላይ አንድዶ የበቆሎ እሸት እየጠበሱ መቀመጥ ነበር ይላል። ከዘፈን መካከል እንኳን ደጋግሞ የሚያንጎራጉረውና የሚወደው የጌታ መሳይ አበበን የባቄላው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ የሚለውን ነበር። አንድ ጊዜ በክረምት ውስጥ ከመሬት ተነስቶ ትኩስ የበቆሎ ጥብስ እንዳማረኝ ማለት አመጣ። ነገሩ ሊሆን የማይችል ነበር። ጥሬ በቆሎ ልከውለት ምን ላይ ሊጠብሰው ነው? ወይስ ጠብሰው ሊልኩለት ነው? ያም ቢሆን የበቆሎ እሸት ትኩሱን ሲበላ ነው እንጂ እቤት ጠብሰው ቢያመጡት እኛ ጋር ሲደርስ ስለሚቀሰቅስ ጣዕምም አይኖረው። ስለዚህ በእስር ቤቱ አነጋገር መሰረት በቆሎ እሸት አማረ መቻል ነው ብዬ ቀልጀበት ነገሩን ሰው ነው። አንድ ቀን ምግብ ማምጣት የሱ ቤተሰቦች ተራ ሆኖ ያለ ወትሮው ሁለት ተርሞፍላስ ትመጣለን። የተለመደው አንድ የቡና ተርሞፍላስ ስለነበረ ዛሬስ ወተት ወይም ሻይ ተጨምሮልን ይሆናል ብለን ተቀብለን ቁጭ አደረግንና የምሳ ሰዓት ሲደርስ የተለመደውን የቡና ተርሞፍላስ ስናቀርብ አዲሱንም ምን ይዞ እንደመጣ ለማወቅ ጓጉተን አብረን አቀረብንና ከፊት ስናደርገው ጭሱ ወለል ብሎ ይወጣል። ምንድን ነው ብለን ዘንበል ብናደርገው የበቆሎ እሸት ተፈልፍሎ ከተቆላ በኋላ ለካስ እኛ ዘንድ እስኪደርስ ድረስ እንዳይቀጠቅጥ ፍላስክ ውስጥ ተጨምሮ ኑሯል። የገረመኝ የባለቤቱ ዘዴኛነት ብቻ ነበር። ከምትወደው ባለቤቷ ጋር እንዴት በሐሳብ ትገናኝ እንደነበረ ነበር። የዚህ አይነት ገጠመኞች በልብስም በሚያስፈልግም ዕቃ ላይም ያጋጥም ነበር። አንዳንድ ቤተሰቦችማ የልብ አውቃዎች ነበሩ። ቤተሰብ እስረኞችን ለመጠየቅ ሲመጣ ከሚያጋጥሙት ችግሮች መካከል አንዱና ዋነኛው የነበረው አንዳንድ እስረኞች ከሕጋዊ ሚስቶቻቸው ሌላ ወዳጆች ስለነበሯቸው የሁለቱ ተቃራኒ ቡድኖች አንድ ላይ መምጣትና እዚያ እስር ቤት ሲገናኙ መጋጨትና መጣላት ነበር። በእርግጥ የአራተኛ ክፍለ ጦር እስር ቤት እስረኞች የሚፈቀድላቸው ሁለት ምግብ አቅራቢ ብቻ ሲሆን እነሱም ቢሆኑ ፎቶግራፋቸው የተለጠፈበት የመታወቂያ ወረቀት ተሰጥቷቸው እሱን አሳይተው ነው የሚገቡት። አንዳንድ ጊዜ በአጋጣሚ የመታወቂያ ወረቀታቸውን ረስተው ቢመጡ ጠባቂዎቹ አይ ግድ የለም ይቺ ሰው ባለፉት ሶስትና አራት ዓመታት ስትመላለስና ስንቅ ስታቀርብ እናውቃታለንና እናስገባት የሚል አስተያየት እንኳ አያደርጉም። ከዚያው ከበሩ ላይ ነው የሚመልሷቸው። ያላቸው እድል የሚያቀርብ ሰው ካገኙ ችግራቸውን አስረድተው የእነሱንም ምግብ ይዘውላቸው እንዲገቡ ማድረግ ነው። እሱም ቢሆን ያለበት ጣጣ ምግቡን የሚያስገቡት ሰዎች ያልሰሩትንና ምን እንዳለበት የማያውቁትን ምግብ ለመቅመስ ፈቃደኛ የሆኑ እንደሆነ ነው። አብዛኛዎቹ እስረኞች ያቺን የምትፈቀድላቸውን ሁለት የስንቅ አቅራቢ መታወቂያ ያገቡ ከሆኑ አንዱን ለባለቤታቸው፣ አንዱን ደግሞ በቅርብ የሚገኙ እህት፣ እናት፣ ወንድም ካሉ ለነሱ ሰጥተው ተራ ገብተው እየተረዳዱ ስንቅ እንዲያቀርቡላቸው ሲያደርጉ አንድ ከመታሰራቸው በፊት የቡና ቤት የነበራቸውና አንዷን ሰራተኛቸውን በወዳጅነት ይዘው የቡና ቤቱ ገንዘብ ያሽ አድርገዋት የነበሩ እስረኛ ግን የተሰጣቸውን ሁለት የስንቅ ማቅረቢያ ካርድ አንዱን ለሚስታቸው አንዱን ደግሞ ለዚች ቡና ቤታቸውን ለምታስተዳድርላቸው ወዳጃቸው ነበር የሰጡት። ነገሩ ብዙዎቻችንን ይገርመን ስለነበር እንዴት አድርገው ለወዳጃቸው መታወቂያ ወረቀት እንደሰጡና ሚስታቸውስ ቢያውቁ ምን እንደሚፈጠር ብንጠይቃቸው ታውቃለች፣ ግን እሷ በየቀኑ ከምትመላለስና ምግብ ከምታዘጋጅ አንድ ቀን እሷ ብታመጣና ሌላ ቀን ደግሞ ከሆቴሌ ቢመጣ ልታርስ እንደምትችል ነግሬያት ስላመነችበትና ስለተቀበለችው ነው ወዳጄ በሆቴል ቤቱ ሰራተኝነት ስንቅ እንድታቀርብልኝ የተደረገው ብለው መለሱልን። ታዲያ እኚህ ሰው እስር ቤቱ በሽቦ በተከፈለበትና ዘመድ ማየት ይቻል በነበረበት ጊዜ ስንቃቸውን ሚስታቸው የሚያመጡ ቀንና ወዳጃቸው የምታመጣ ቀን የሚያሳዩት ባህሪ የእስረኛው መዝናኛና መሳቂያ ነበር። ባለቤታቸው ትንሽ መጠጥ የማዘውተር ልምድ የሚታይባቸው ሲሆኑ አንዳንድ ቀን እንዲያውም ሞቅ ብላቸው መምጣታቸው ከሩቁ ሲታዩ በሚያደርጉት አንዳንድ ሁኔታ ያስታውቃል። እና ምግባቸው መጥቶ እስር ክፍል ውስጥ እንዳሉ ገና ስማቸው ሲጠራ የመጣችው ወዳጃቸው ሲሆን ባለቤታቸው ለማወቅ ስለሚጓጉ ድብልቅልቅ ባለ ትግርኛና አማርኛ ማናት መንያ እያሉ እየጠየቁ ነው ወደ በሩ የሚመጡት። ባለቤታቸው የሆኑ ቀን መቼም ቁጣቸውንና ስድባቸውን ገና ሴትዮዋ በመጀመሪያ እጅ ሲነሷቸው ይጀምራሉ። ሴትዮዋ ደግሞ ጥሎባቸው አስር ጊዜ ነጠላቸውን እያስተካከሉ ነው መቼም ወገባቸው እስኪቀነጠስ ድረስ ለጥ ብለው እጅ የሚነሷቸው። ተጠያቂው እስረኛ ታዲያ ሴትዮዋ እንደዚያ ተሽቆጥቁጠው እጅ ሲነሷቸው እሳቸው አንገታቸውን ብቻ ነበር በንቀት ትንሽ ዘንበል አድርገው ለቀረበላቸው ሰላምታ አጸፋውን የሚመልሱት። ሴትዮዋ ከዚያ እዚያው እንደቆሙ ደጋግመው ለጥ እያሉ እጅ ሲነሱና ጎንበስ ቀና በማለት የተበላሸውን ነጠላቸውን ሲያስተካክሉ ሰውየው ይናደዱና ዋይ እኔ ቤተ ክርስቲያን መሰልኳት አስር የምሰግደው ይሉና ንጭንጭ ብለው በጣሊያንኛ va via ብለው የማሰናበት አይሉት የማባረር ምልክት እጃቸውን ሲያወናጭፉ፣ ሴትዮዋ ደግሞ የፍቅር እጅ መውለብለብ እየመሰላቸው ነው መሰለኝ ደጋግመው እጅ ይነሳሉ። የዚህ ጊዜ ሰውየው በጣም ይናደዱና ያለ የሌለ የጣሊያንኛ ስድባቸውን ያወርዱባቸዋል። አስካሮኛ disgraziato ዛሬ ደግሞ ሰክራለች መሰለኝ ይሉና ደጋግሞ va via ብለው እጃቸውን ሲያወራጩ ሴትዮዋ እንደሆኑ ባላቸው እዚያ እስከቆሙ ድረስ ደጋግመው እጅ ይነሳሉ። በመጨረሻ እስረኛው ብስጭቱ ሲበዛባቸው የምግብ ዕቃቸውን ብድግ አድርገው vaffanculo disgraziato እሞ ቶሎ አትሄድም እኮ እያሉ እያኩተመተሙ ወደ ውስጥ ይገባሉ። ደግነቱ ሴትዮዋ ከዚህ በኩል የሚወርድባቸውን ስድብ ያለመስማታቸው ሲሆን እስረኛው ተመናጭቀው ፊታቸውን ዞረው ጉዞ ጀምረው ባያዩአቸውም ሴትዮዋ እንደሆኑ እሳቸው ባያዩኝም ቆሌያቸው ያየኛል ብለው ነው መሰለኝ ለመጨረሻ ጊዜ ተጠያቂው እስረኛ በሌሉበት ለጥ ብለው እጅ ነስተው ተሰናብተዋቸው ይሄዳሉ። መቼም በአንዱ ቀን ባለቤታቸው ከመጡና ከጠየቋቸው በሚከተለው ቀን ወዳጃቸው እንደምትመጣ እርግጠኛ ስለሚሆኑ ከጧት ጀምሮ ነው አንዴ ጣሊያንኛ፣ አንዴ ትግርኛ፣ አንዴ የአማርኛ ዘፈን ማንጎራጎር የሚጀምሩት። ይተጣጠባሉ፣ ይለጫጫሉ። ልብስ አንዴ አንዱን ለብሰው እንደገና ሌላ ይለዋውጣሉ። ታዲያ እስረኛው እያየ በዝግጅታቸው ይስቀባቸዋል። ገና ስማቸው ሲጠራ እንደ ትንሽ ልጅ እየበረሩ ነው የሚወጡት። ግን እርግጠኛ መሆን ስለሚፈልጉ ማናት እያሉ ነበር በር ላይ የሚደርሱት። ብዙ ወጣት እስረኛ ምን እንደሚሉ ለመስማት ከኋላቸው ተከትሏቸው ነበር ወደ በሩ የሚወጣው። እሳቸው እንደሆኑ ያችን አጭር ጊዜ ማሳለፍ የሚፈልጉት ወዳጃቸውን በማየት እንጂ ማን ከኋላቸው እንደተከተላቸው በማጣራት ስላልሆነ ዘወርም የሚሉበት ጊዜም አልነበራቸውም። ሴትዮዋ ደግሞ የሚወዱትን ልብስና አለባበስ በደንብ ታውቃለች መሰለች። በጣም ተውባ ነበር የምትመጣው። ገና ሲያዩዋት በረጅሙ የተነፍሱና ዛሬ ደግሞ ምን መስላለች? አበባ ነው እኮ የመሰለችው። ማማ ሚያ አቲማረይ ምን አባቴ ላርግሽ ብለው ልክ አጠገባቸው ሆና የምትሰማቸው ይመስል ማውራት ይጀምራሉ። አቲ ሽኮሪና እንዴት ሊሆን የምትኖሪው? የኔን አታንሺው። መቼ ይሆን የምንገናኝ? ይሄ እስካሮኛ ደርጊ ደርጋይሉ በእኔና አንቺ የተጫወተብን ብለው ይማረራሉ። በተናገሩ ቁጥር እጃቸውን አንዴ ልባቸው ላይ እያሳረፉ አንዳንዴ ደግሞ ከንፈራቸው ላይ እያሳረፉ የመሳም ምልክት እያሳዩ አንዳንድ ጊዜ ደግሞ ሁለቱንም እጃቸውን ወደ ሰማይ እየዘረጉና አምላክን እንደሚለምን ሰው ነው የሚናገሩት። መቼም እንደማያልፍ የለ ሰዓቱ ይደርስና መሄጃዋ ሲደርስ እንደገና አንቲ ማሬ አንቲ ሽኮሪና መሄጃሽ ደረሰ ዋይ ሂጂያ ሂጂያ እኔ ደግሞ አሞ እኔ አንተ አይክብል እንግዲህ ምን አደርግሻለሁ እስቲ ደህና ግቢልኝ እያሉ እጃቸውን እያውለበለቡ ከዓይናቸው እስክትጠፋ ይመለከቷትና በመጨረሻ ዘንቢላቸውን ከእግራቸው ስር አንስተው ደርጉን ዚያ ደርጊ ባፋን ኩሎ እስካሮኛ ምን አለበት አሁን ቢፈታኝ ምን አረኩኔ ነጋዴ እንጂ ፖለቲከኛ አይደለሁ እያሉ እያተመተሙ ወደ ቦታቸው ይመለሳሉ። እኒህ እስረኛ ደርጉን በጣም የሚጠሉትና የሚያማርሩት ወይም መታሰራቸው በጣም የሚሰማቸው ወዳጃቸው መታ ጠይቃቸው የተመለሰች ቀን ነበር።
ሌላው የተለመደ አስቂኝ ነገር ደግሞ እስረኛው በራሱ የመቀለድ ባህሪው ነበር። ቀደም ሲል እንደገለጽኩት በየሁለቱ የእስር ክፍሎች ለመጸዳጃ የሚያገለግሉት በሁለቱ የእስር ክፍሎች መካከል የሚገኙት አራት የመጸዳጃ ክፍሎች ሲሆኑ ከእነዚህም መካከል አንዱ ከላይ የመታጠቢያ ቧንቧ ተገጥሞለት እንደ አካላት መታጠቢያና ለውሃ ሽንት ብቻ ስለሚያገለግል ሌሎቹን ሦስት ክፍሎች በአግባብና በተራ መጠቀሙ የግድ ነበር። በተለይም ጠዋት የእስር ክፍሉ ሲከፈትና ማታ ከመዘጋቱ በፊት ሁሉም እስረኛ የመጸዳጃ ቤቶቹን መጠቀም ስለሚፈልግ ወረፋው ረዘም ይል ነበር። የዚህ አይነቱ የሰው ብዛት ደግሞ ተራ ሊያምታታ ስለሚችል እስረኛው በስምምነት ያወጣው ደንብ ነበረ። ይኸውም በመጨረሻ ወደ ተራ መጠበቂያ ቦታ የሚደርሰው እስረኛ የመጨረሻው ተረኛ ማን መሆኑን ማወቅ ስላለበት እንደደረሰ የመጨረሻ ብሎ ሲጠይቅ የመጨረሻው ሰው እጁን ብድግ አድርጎ ማንነቱን ሲገልጽለት ከሱ ቀጥሎ ተረኛ መሆኑን አውቆ ተራውን መጠበቅ ይጀምርና ሌላ አዲስ ወረፋ ጠባቂ መጥቶ የመጨረሻ ብሎ ሲጠይቀው እሱን በተራው በእጁ ምልክት ሰጥቶ ለሚከተለው ተረኛ ወረፋውን አሳውቆ ተራውን ይጠብቃል። ታዲያ በእንደዚህ አይነቱ የወረፋ መጠበቅ ላይ አንዳንድ የቀድሞ ባለስልጣናት የነበሩ ሰዎች መጨረሻ ሆነው እያሉ አዲስ ሰው መጥቶ በደንቡ መሰረት የመጨረሻ ብሎ ሲጠይቅ እኔ ማለቱ ክብራቸውን የሚነካ ይምሰላቸው ወይም ያሳፍራቸው እንደው አላውቅም ዝም ይላሉ። በዚህ ወቅት አንዳንዱ እስረኛ አንዱን ሰው ዝም ብሎ ይመርስና እንግዲያው ካንተ ቀጥሎ ነኝ ሲል የግዳቸውን በኩራት እኔ ነኝ የሚሉ ነበሩ። አንዳንዶቹማ የያዙትን ከዘራ ከመሬት ትንሽ ከፍ በማድረግ ብቻ ነበር መልስ የሚሰጡት እንጂ እኔ ማለት ያፍሩ ነበር። ብዙ ጊዜ እንደዚህ ተራ ስጠብቅ የማያቸው አንድ ጨዋታ የሚወዱ እስረኛ ዘወትር ሽንታቸውን ሸንተው ሲወጡ የሱሪያቸውን ቁልፍ እየቆለፉ ይኸውም ተስፋ ነው እያሉ ነበር የሚወጡት። ታዲያ ይህንን ባሉ ቁጥር እዚያ ተራ ለመጠበቅ የቆመው እስረኛ ይስቅ ነበር። ነገሩ ስለተደጋገመብኝ አንድ ቀን እንደዚሁ እንደለመዱት ይኸውም ተስፋ ነው እያሉ ሲወጡ አገኘኋቸውና ነገሩ ምን እንደሆነ ብጠይቃቸው ታሪኩን እስካሁን አታውቅም እንዴ ብለው ተገርመው የሚከተለውን አጫወቱኝ። በአንድ አካባቢ አንድ ስዕል ብልት የሌለው ሰውና አንድ ብልቱ የሞተበት በፈረንጁ አባባል sexually impotent የሆነ ሰው ይኖሩ ነበር። መቼም ፉክክሩ በማንኛውም ሰው መካከል ያለ ስለሆነ በተገናኙ ቁጥር በነገር ይነካኩ ነበር። አንድ ቀን መንገድ ላይ ሲገናኙ በባህላችን ሰላምታ መለዋወጥ የተለመደ በመሆኑ ብልተ ሙቱ ሰው ስልቡን ሰላምታውም ስልቡም እንዳይቀርበት አድርጎ እንደምን አደርክ አያግል ፍፉ ይለዋል። ስልቡም ቀበል ብሎ ደህና አያሸክም ትርፉ ይለዋል። እሱም ቢሆን ከመሸከም በቀር መቼም ሊጠቀምበት እንደማይችል በሾርኔት ይነግረው። ከዚያ ብልተ ሙቱ ሰው ቀልጠፍ ብሎ ይኸውም ተስፋ ነው ቆሞ መሸናቱና ሸንቶ ማራገፉ ብሎ በቦታው ምንም ከሌለው ከግልጽ ወዳጁ የእሱ የተሻለ መሆኑን መለሰለት ብለው ታሪኩን ነግረውኝ እኔም ከዚያ በኋላ የተረቱ መነሻ ስለገባኝ ከሌላው እስረኛ ተጠይጬ መሳቅ ጀመርኩ። ለካስ እሳቸውም እስረኛውን ሸክም ትርፉ እንደሆነ ቆጥረውት ነበር። ሁል ጊዜ ሽንታቸውን ሸንተው ሲወጡ ይኸውም ተስፋ ነው ይሉ የነበሩት። አንድ የማልረሳቸው እስረኛ ደግሞ ለዙፋኑ ወይም ለዘውዱ ከወረዱት ንጉሥ ይልቅ እኔ ወይም የኔ ቤተሰብ ነው ቅርብ ብለው የሚያምኑና ሲናገሩ ሁሉ ልክ እንደ ንጉሡ እኛ ብለው የሚናገሩ ነበሩ። እግዚአብሔር ያሳያችሁ። ንጉሡስ ስልጣን ላይ ሆነው እኛ ይሉ የነበሩት ሲናገሩ ራሳቸውን ብቻ ወክለው ሳይሆን መንግስታቸውን ጭምር ስለሚወክሉ ነው ተብሎ ይነገረን ነበር። እኒህ እስረኛ ግን እዚያ ደረቅ ሲሚንቶ ላይ ከእኛው ጋር እየተንከባለሉ አንድ ጭፍራ እንኳ ሳይኖራቸው እኛ እያሉ ስለሚናገሩ የእስረኛው ሁሉ መሳቂያ ነበሩ። እሳቸውም ቢሆኑ የዋዛ ተረበኛ አልነበሩ። በነገር ሰውን ወጋ ማድረግ ይወዱ ነበር። አንድ ጊዜ አንድ እግሩ ሸፋፋ የነበረ እስረኛ ባጠገባቸው ሲያልፍ ልብ ብለው እግሩን ተመለከቱና በቀጥታ ሸፋፋ ብለው እንዳይጠሩት አቶ ጫማህን አለዋውጠህ ነው እንዲህ ያደረግከው ብለው ሲጠይቁት እሱ ግን ነገራቸው ስላልገባው ጎንበስ ብሎ ጫማዎቹን ተመልክቶ አረ በትክክል ነው ያደረግኩት ብሎ ሲመልስላቸው በልተወው ያዘዋወርከው መስሎን ነው ብለው ትተውት ሄደዋል። እኒህ እስረኛ አንድ ጊዜ ደግሞ በደርግ ከተገደሉት ጠቅላይ ሚኒስትር እንዳልካቸው ጋር በቅርብ ይሰራ የነበረውንና የአዲስጌ ተወላጅ ነኝ የሚለውን አንድ እስረኛ ጠዋት ተነስቶ በአጭር ፒዣማ ወደ መታጠቢያ ቤት እፊት እፊታቸው ሲሄድ አጭር ቁመቱን ከርዳዳ ጸጉሩንና ፍርጥም ያለው ባቱን ተመልክተው ሌላውን እስረኛ ይሄ እንቶኔ አዲስጌ ነኝ አላለም እንዴ ብለው ይጠይቁትና ተጠያቂውም አዎን አዲስጌ ነኝ ይላል ሲላቸው፣ ታዲያ ምን ሆኖ ነው ባቱ እንደዚህ የተቋጠረው ብለዋል። በእሳቸው አስተሳሰብ አንድ ሰው የአዲስጌ ተወላጅ ከሆነ መልኩም ቅርጹም ቁመናውም የተስተካከለ እንጂ ቁመቱ ጉቶ አክሎ ባቱ መቋጠር የለበትም ማለት ነው።
ስለዚህ እስረኛ ሌላ የሚያስገርመኝ ነገር ቢኖር ሰው መጽሐፍ ሲያነብ ካዩ ያለማለፋቸው ነበር። ታዲያ እስረኛው የሚያነበውን መጽሐፍ ለማንበብ ወይም ለመጠየቅ አይደለም የሚጠጉት። መጽሐፍ የያዘ ሰው ሲያገኙ ጠጋ ብለው እስቲ ስጠንና እናርመው ብለው ነው እንጂ ላንበው ብለው አይደለም የሚጠይቁት። እንደዚህ መሆናቸውን ሳላውቅ አንድ ጊዜ አንድ መጽሐፍ ሳነብ ጠጋ አሉኝና ስለምንድን ነው የምታነበው ብለው ጠየቁኝና ስለምን እንደሆነ ከመለስኩላቸው በኋላ ስትጨርስ ትሰጠንና እናርመዋለን ብለውኝ በጥያቄ መልክ ሳይሆን በትዕዛዝ መልክ ነግረውኝ ሄዱ። እኔ ግን እናርመዋለን ማለታቸው የምር ስላልመሰለኝ መጽሐፉን ስጨርስ ለማንበብ የፈለጉ መስሎኝ ወስጄ ከሰጠኋቸው በኋላ ከሁለት ነው ከሶስት ቀናት በኋላ ምስጋና የለ፣ ስለ መጽሐፉ አስተያየት የለ፣ ብቻ መጽሐፉን አርመነዋል ብለው መልሰው ሰጡኝ። ከተቀበልኳቸው በኋላ መጽሐፉን ገልጬ ገጾቹን እመለከታቸዋለሁ። ልክ የተማሪ ደብተር እንደሚያርም ጥሩ አስተማሪ ሰርዘውና ደልዘው ግራና ቀኝ ባለው ህዳግ ላይ ሁሉ አስተያየት ጽፈውበታል። ደግነቱ የተጠቀሙት በእርሳስ በመሆኑ ጊዜን ወስጄ በላጲስ አጸዳሁት እንጂ መጽሐፉን አበላሽተውት ነበር። በኋላ የደረሰብኝን ለአንድ ጓደኛዬ ባጫውተው በጣም አዝኖ ይቅርታ የኔ ስህተት ነው፣ እንደዚህ አይነት ሰው መሆናቸውን ሳልነግርህ ቀርቼ ነው። አንተ አዲስ ስለሆንክ አዋስካቸው እንጂ ማንም መጽሐፍ አያውሳቸውም ጸባያቸውን ስለሚያውቅ ብሎኛል። በእርግጥ ሰውየው በቀድሞ ዘመን በእንግሊዝ አገር አለ ከሚባል ዩኒቨርሲቲ የተመረቁ ናቸው። ግን ከዚያ መመረቃቸው ያገኙትን መጽሐፍ ሁሉ እንዲሰርዙና እንዲደልዙ ስልጣን የሚሰጣቸው አይመስለኝም። መቼም እኚህ ሰውዬ እንደ ልባቸው ነበር የሚናገሩት። የአራተኛ ክፍለ ጦር እስር ቤት የተሰራበት ቦታ የረግረግነት ጸባይ ስለነበረው እስረኞቹ የምንተኛባቸው ፍራሾች ከእስር ቤቱ ኃላፊዎች ፈቃድ በመጠየቅ በየተወሰኑ ሳምንታት ከክፍላችን አውጥተን እዚያው እስር ቤቱ ግቢ ከክፍላችን ፊት ለፊት የሚገኘው ባዶ አስፋልት ቦታ ላይ አስተተን ፀሐይ ካላስመታነውና የምንተኛበትንም ቦታ ካላናፈስነው በስተቀር ወለሉ ስለሚወረዛ የዚህ አይነቱን ፈቃድ ስናገኝ ሁሉም እዚያ ክፍል ውስጥ የሚገኝ እስረኛ ፍራሹን ማውጣት ግዴታው ነበር። ታዲያ ሁሉም እስረኛ ፍራሹን ሲያወጣ እኚህ እስረኛ ግን ራሳቸው እንደዚህ አይነቱን ፍራሽ የመሸከም ስራ መስራትም ሆነ ወይም ደግሞ እኔ ደረጃዬ ለዘውዱ በጣም የቀረበ ስለሆነ ፍራሽ ተሸክሜ ማውጣት ክብሬን የሚነካና የሚያዋርደኝ ነገር ስለሆነ እባካችሁ አውጡልኝ ብለው ወጣቶቹን ተጠግተው መለመንም ሁለቱም ውርደት ይመስላቸዋል መሰለኝ። ሁለት ሶስት ጊዜ የሰው መኝታ ሁሉ ሲናፈስ የእሳቸው ቦታ ባለመጽዳቱ አካባቢያቸው እየወረዛና መጥፎ ሽታም እያመጣ ነበር። አንድ ጊዜ የቤት ኃላፊ ሁኜ እንደዚሁ ፍራሻቸውን ሳያወጡ ተነባብተው በአካባቢያቸው ከሚተኙ እስረኞች ሁሉ ተቃውሞ እየደረሰ ስለነበረ የሚከተለው ጊዜ ፍራሻችንን ማውጣት ሲፈቀድልን በዋዜማው ወደ እኒሁ ሰው ዘንድ ሄጄ በማዕረጋቸው ጠርቼ ነገ ፍራሽ ማውጣት ተፈቅዶልናልና ባለፉት ሁለት ጊዜያትም ያላወጡ በመሆኑ አካባቢው እየወረዛ ከጎኖ ከሚተኙት እስረኞችም አቤቱታ እየቀረበ ስለሆነ እንዲያወጡ ስላቸው መጽሐፋቸውን እያገላበጡ ቀና ብለው እንኳ ሳያዩኝ ዝም ስላሉ ነገም ላያወጡ ይሆናል ብዬ ስለሰጋው ትንሽ ደንገጥ ቢሉ ብዬ እንደዚህ ከሌላው እስረኛ ቤት እየቀረበ ነገም የማያወጡ ከሆነ ግን አስፈላጊውን እርምጃ እንዲወስዱ ለእስር ቤቱ ኃላፊዎች ሪፖርት አደርጋለሁ ስላቸው ቀና ብለው አዩኝና አንተ ደግሞ ሁል ጊዜ ሂትለርን ይመስል አልቲማተም መስጠት ትወዳለህ ብለው የመለሱኝን አረሳው። ደግነቱ ግን ማስጠንቀቂያዬ ሰራ መሰለኝ። በማግስቱ አንድ ሁለት አጠገባቸው የሚተኙ እስረኞች ፍራሻቸውን እንዲያወጡላቸው ለምነው አውጥተውላቸው ፀሐይ አስመጥተውና አራግፈው አስገብተውላቸዋል። እሳቸው እንደሆኑ ከፍራሻቸው ላይ እንኳን ብርድ ልብሳቸውን አላነሱም። እነዚያ ልጆች ናቸው ሁሉን ነገር ያከናወኑት። ያን ሁሉ ስራ እንኳን ሰርተውላቸው በመጨረሻ አመሰግናለሁ ማለት አያውቁም ነበር። በእሳቸው አስተሳሰብ እሳቸው ለዘውዱ ቅርብ የሆኑ ሰው ስለሆኑ ማንኛውም እስረኛ እሳቸውን ማገልገል ግዴታው ነበር የሚመስላቸው። እስር ቤቱ ውስጥ ብዙ በዕድሜ የገፉ አረጋውያንና የጤና ችግር ያለባቸው ሰዎች ስለነበሩ እስረኛው ያንን ሁኔታቸውን በመረዳት ከቤት ማጽዳት ሥራ ውስጥ የማያስገባቸው ሲሆን የፍራሽ ማውጣት ሥራ ሲኖርም እርዳታ ባይጠይቁ እንኳ የእነዚህን ሰዎች ፍራሽ ያወጡላቸው ነበር። እነዚህ ሰዎች ግን ባይሸከሙ እንኳ ከሚያወጡላቸው እስረኞች ስር ስር በማለት አንዳንድ ነገር የሚያግዙና በመጨረሻም የረዷቸውን እስረኞች የሚያመሰግኑ ነበሩ።
አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጥምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ ህዝባዊ ነውና ስረ መሰረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል። መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት፣ ሐቅን ማልበሳት፣ ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሞ አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃ እጅና ጓንት ሆነው ጸረ አብዮተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊን መብት ነው እኮ ጠይቀን ይህንን ጥያቄ ምግቡ በጠቅላላው እንዳነገበው ነው። ዛሬም እንደ ትላንት በቁሙ የሚበላው አጽምም ይናገራል፣ ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ፣ የክህደትን ልክፍት፣ የወንበርን ሙጫ፣ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን፣ ፍርሃትን ገለን፣ አንገዛም ብለን ትግሉን በቀጠልን። አሁን አሁን ምን ይሉት ነው? እንዲህ ያለ እብደት የማይናድ ቤቴን የማይፈርሳ ጥንቴን ልክፈል ብሎ ማለት አረ ምን አይነት ነው? እንዴት አይነት ቁዘት! ድካሜን ማቃለል፣ ታሪኬን ማጠልሸት፣ አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት፣ የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማ ምድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርሰት ሙኖዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ይዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው፣ የእምነታቸው ዋሻ የድል መነሻቸው፣ የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቢ ነበር። ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አሜሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፈው አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይዶልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኻል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ፣ ምን አለ ባትመክም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብቀመጣ አርፌ ልትወዱን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልትን ተውት ባካችሁ። አጽም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ። አጽም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል። ጮ አጽምም ድምፅ አለው። አዎ አጽምም ይናገራል። አጽምም